ሄሎ አብረው ይስልና አንድ በአንድ ቤ- ትኬት ወርቆብኝ ነበር በአንድ ቡድን
አሸር ኮድ ንገረኝ እስኪ።
አስራ አንድ ዜሮ ሶስት አንድ ዜሮ ሶስት
ሀያ አራት ሀያ ሶስት
እሺ በአንድ ቲኬት ነው የወጣው፣ ግን የቲኬቱ total odd ቀይ ከበራው ጨዋታ ጋር ሲካፈል ከሀያ በታች ነው። ስለዚህ ተመላሽ አይኖረውም። እሺ
okay እሺ thank you ችግር የለም። መልካም ቀን።
ቻው bye